ኃይለው ጤና ይስጥልን
ሰላም ነው።
አለን እግዚአብሔር ይመስገን። ዶንኪ ቲዩብ ነው የምንለብዳዎት።
በመመዝገብ ነበረ ማንዳገር ምንድን
ማንዳገር ኦኬ፣ እሺ፣ ለመመዝገብ ይላል አይደለም? እሺ፣ እሺ፣ ስሙትን ማለበል ሊንክ ልክሎታል። በሊንክ ነው እየመዘገብን ያለ ሚሊዮን ብር። እሺ፣ ሚሊዮን ሚሊዮን ማ
ተሾመ
ስልኮትን አንዴ ንገሩኝ።
ይህኝ ወርጡ ሰባ አራት ሰባ ሰባ አራት ሰባ ሰባ ዜሮ ሁለት ዜሮ ሁለት ሰማንያ አራት እሺ በ link ነው የሚመዘገቡት። እዛው ጋር ብር አስገብተው link ኡ ላይ ያለ እንትን attach link ኡን አድርግ እንዴት እንዴት ትልክልኛለሽ? link እልክሎታለሁ። እኛ ላይ ቴሌግራም ላይ ትልክልኛለሽ?
ቴሌግራም ሳይሆን በ normal text እልክሎታለሁ። Click ሲያደርጉት በእርዳታ
Okay እዛው ላይ ነው ክፍያውን የምፈጽመው?
አዎ account ኡን ይዘው transfer አድርገው screenshot ያደረጉትና ስም፣ ስልክ ከዛ attach አድርገው የከፈሉበትን ደረሰኝ ላክ የሚለው ላይ ስትነካው ፎቶ አስገብተ submit ማድረግ
Submit ካልኩት በኋላ normally ያንን መያዝ ብቻ ነው፣ ሌላውን ማይተስ በቃ ደረሰሽ። የ- ቅዳሜ ነገ አስር ሰዓት ላይ መምጣት ነው እዛ። ከዛ እዛው ጋር ትኬት እንሰጡታለን እኛ።
Okay። ያንን እዛ ላይ screenshot ኡን submit አድርጌ ብቻ screenshot ኡን መያዝ ነው።
መት- ይልኩልናል እዛው በ link ኡ። ከፈለጉ ደግሞ የዛን ቀን ይዘው ማሳየትም ይችላሉ።
እሺ፣ አመሰግናለሁ።
እሺ